በፌስታል ነው የተጨናነቀው ድሮ ነበር እንጂ ዘንቢል ዛሬ የታል? ተግባሩን በሙሉ ፌስታል ወስዶበታል። ድሮ በአንድ ዘንቢል ተገዝቶም ይበቃል። ዛሬ በአምሳ ፌስታል ተይዞ ማልበቃል። በላስቲክ ተቋቱ ተይዞ በፌስታል ከቤት ሲደርስ የለምን ፌስታሉ በልቶታል። ወይ ጊዜ ጊዜ መስታወትን ስንታየንበት አገር ምሩ ሁሉን በላስቲክ ተወሮ የሰው ልጅ በዛበት ቀዳዳው ዘንድሮ መመገቢያ ፌስታል መገናኛ ፌስታል እንደተፈጠሩ መጨባበት ቀርቷል። ወይ ጊዜ ጊዜ መስታወት ስንታየንበት ወይ ጊዜ ጊዜ መስታወት ስንታየንበት ታየንበት
ያው ለዕለትም ቢሆን ባይበቃ ለወር ሁሉም በፌስታል ነው ጠልጠል አርጎ ዞር እንኳን ዘንቢልና እንስራው ቀረ እንኳንም በፌስታል መያዝ ተጀመረ። ጓዳ ጎድጓዳውን ላስቲክ ገብቶበታል ከመንጠልጠል አልፎን በኪስ ይከተታል እቃ ገዛው ይላል ፌስታሉ ተማምሮን ከቤት እንኳን ሳይደርስ ቀረ ተበትኖ። ወይ ጊዜ ጊዜ መስታወትን ስንታየንበት ወይ ጊዜ ጊዜ መስታወትን ስንታየንበት
አቤት አቤት አቤት አቤት አይ ጊዜ መልክና መጠኑን እያቀያየረ ጓዳ ጎድጓዳውን የተቆጣጠረ የስራውን ምስጢር ቢዝነሱን አውቆታል። ፌስታል ሰለክላኬን ያልገባበት የጣል ፌስታልን በአግባቡ ከተጠቀምንበት አንድ የለመያዣ እንከንም የለበት ይቅርብን እንግዲህ በየቦታው መጣል የአካባቢ ጽዳት ችግርን ያመጣል። ወይ ጊዜ ጊዜ መስታወትን ስንታየንበት ይግባችሁ እንግዲህ የዘመኑ ሙድ አደራ ፌስታሉ እንዳይቀደድ መምጣት የፈለገ ፌስታል ይዞ ይምጣ። ባዶ እጁን የመጣ ያገኘ ዋልጣጣ